ቤቲ ከመጀመሪያ ቤት መደብ ላይ በቤት መምቻ ሲመጣ እንደ በትዕግሥተ ዮሴፍ ነው። ለአዳም ወሔዋን ላይ በቤት መምቻ መደብ ሲመጣ ተነሽ አምስት ቀበ ነበረ መስቀል ሰያ ስድስት ዘቀራንዮ መጣዊ ወዳቂ ስድስት ዘበቀራንዮ ወአሊ ማሬ ገዳማት ላይ በቤት መምቻ ሲመጣ ተነሽ አምስት ኢነገሮሙ ጥዮከ ሰያፍ ስድስት ክረምት ላይ በቤት መምቻ መደብ ሲመጣ ተነሽ አምስት ላይለ ቤት ከጸዊም ወዳቂ ሲቀበለው ላይለ ቤት ሰያፍ ስድስት አቅለ ገለ ገለ ወዳቂ አምስት ግብረ ደመና ራሲ ቁም ተነሽ አምስት ሲቀበለው ላይለ ቤትከ አቲ ሰያፍ ስድስት አክለ ገለአት ገለአት ወዳጂ አምስት በአዳር ይእቲ ላይ በቤት መምቻ መደብ ሲመጣ ተነሽ አምስት አግመረ ተተ ድንግል ስያ ስድስት ለአማኑኤል ይሰግድ ወዳቂ አምስት ቤተ ደመና አዋሪ ቁም ተነሽ አምስት አግመ ረተከ ድንጊ ሰያ ስድስት ላ ማኑኤል ዲሰ ግድ ወዳቂ አምስት ቤተ ደመና ዋዲ ስባት ሿሿቴ ተነሽ አምስት አግመረተከ ድንግል እያ ስድስት ለአማኑኤል ይሰግድ ወዳቂ አምስት የተደመና ሐዋሪ እዝል ክብሪእቲ ጠቢባነ ኩሉ ላይ በቤት መምቻ መደብ ሲመጣ እንደ ወእምነ ሰማይ ቀጸበ ነው። ከታች አለ